ሄሎ ጤና ይስጥልኝ ምን ልታዘዝ ምን አለ
ተመዝግቤና ለማቋረጥ አይቻልም።
ለማቋረጥ ፈልገህ ነው እሺ ስልክ ቁጥርህን እባክህን ንገረኝ ዜሮ ዘጠኝ
ሀያ ሁለት እ እ ሀያ ሁለት እሺ ዜሮ ዘጠኝ ሀያ ሁለት ዘጠና ሶስት እሺ
አስራ አራት
አስራ አራት
አሁንም አስራ አራት አስራ አራት ነው
ሁለት ተጀምሮ
ዜሮ ዘጠኝ እ ያልከኝ ዜሮ ዘጠኝ ሀያ ሁለት ዘጠና ሶስት
አስራ አራት አስራ አራት
እሺ መስመር ላይ ጠብቀኝ አቋርጬ እልሃለሁ እሺ ተቋርጧል ደንበኝነት ሄሎ